hello ዋሽንግተን ዲሲ ማማከር አብሮ ይስጥልን። brain MRI ማስነሳት ፈልገን ነበር።
brain MRI አዎ፣ እሺ
መቼ ይቻላል?
አለ በማንኛውም ሰዓት
አሁን ትኖራላችሁ?
አለ ነው
አንድ branch ብቻ ነው ያላችሁ?
አዎ MRI ዜሮ አንድ ያለው ጋር ነው የሚያገኙት
ወረፋ አለው እንዴ?
እርግጠኛ አይደለሁም ብዙም አይኖርም ግን
እሺ፣ እሺ። 24 ሰዓት ናችሁ?
አለ ነው ሀያ አራት ሰዓት እሺ፣ thank you። እሺ